ሄሎ
ነኝ አቶ ኢብራሂም ነው።
ሄሎ ሄሎ አይሰማም?
አ አ አቶ ኢብራሂም ነው።
አ አቶ ኢብራሂም አቤት
እ፣ አሁን ደውለው ነበረ። ከአሪፍ ፔይ ነበር የምደውልሎት። ሎዛ እባላለሁ።
ከማን ከአሪፍ ፔይ ነበር የምደውልሎት። deposit አድርገው ነበረ ትላንትና ማታ አራት መቶ ብር ብለው ነበር።
አ- አዎ አዎ አዎ አዎ እሺ ደንበኛችን እስካሁን ስልክ ቁጥሩን አልተቀበሉኝም እና ተቀብለውኝ ቴሌግራም ላይ screenshot ይልኩልኝ ነበረ ቶሎ ሪፖርት እንዳደርግሎት።
እሺ በጣም አመሰግናለሁ። ብር እኮ ደረሰኝ እኮ አረ ደረሶት። እሺ አ ቴሌ ጋር ደወልኩና receipt ኡን እንትን message ኡን ላኩልኝ።
እሺ ስለዚህ እዚህ ኪው- quick ነው ምናምን ጋርስ ደውዬላቸው እዛ አገኘሁት።
እሺ እሺ በጣም አመሰግናለሁ።
እሺ ደንበኛችን ስለተስተካከለሎት ደስ ብሎናል።
እሺ መልካም እሺ እሺ አመሰግናለሁ። ቻው።
እሺ